ወይ እስቲ አንዴ ታገናኛለህ? ይቅርታ
አንዴ አንድ ደቂቃ ብቻ።
እሺ ስንት ደቂቃ ይፈጃል በላት አንዴ። ወይ ስንት ደቂቃ ይፈጃል? ምን መሰለሽ
ሀያ ስንት ደቂቃ ይፈጃል?
ሀያ ውይ
order አለኝ ብዙ።
ቆይ አንዴ አትዝጊው።
እሺ
መሲ እ ከ- ሳይታዘዝ ሀያ ደቂቃ ነው። ከዚህ በኋላ ሀያ ደቂቃ ነውማ ብዙ ወሬ አለብን። አዎ እዛ ደግሞ check አድርጌ ስልካቸው እምቢ ብሎኝ ነው አለችኝ። እ እንጃ ቆይ እ የለም hello ቤት ቆይ አንዴ መልሼ ልደውልልህ። አንድ ደቂቃ